hello hello ይሰማል። የሽመልስ ስልክ አይደለ? እሺ ከቤት ቤት ነው የምደውለው፣ ረዴት ነኝ። ከቤት ቤት ነው የምደውለው፣ ረዴት ነኝ።
ገብቶኛል።
እሺ እንትን አሁን ይሄ AnyDesk ኡ ላይ current password የሚለው አለ አይደለ?
አላ current password እሺ፣ አዎ እሱኛው በፊት የነበረውን ታስገቡታላችሁ፣ እኛ የላክንላችሁ።
የመጀመሪያው ማለት ነው።
አዎ እዛ new password የሚለው ላይ ደግሞ አዲስ የራሳችሁን ነው የምታስገቡት። የኛው password ግን እንዳይጠፋባችሁ ያ የመጀመሪያው የመጀመሪያው ሳይሆን አሁን አዲስ የምትቀይሩት።
አዲስ ማስገባው። እሺ አዎ ሁሉም cashier በዛ መሰረት ነው የምታስገባው። አዲስ password አስገባ ይልሃል።
ቲቪው ላይ አልመጣም። ቲቪው ላይም አልመጣም። ዝም ብሎ ሰማያዊ ሰማያዊ color አድርጎ ነው ዝም ያለው።
እሺ ይሄኛው የእንትኑ ኢንዴስት ነው እ?
ወደ TV ው display አያደርግም ነው።
አዎ አይ ሰማያዊ በሰማያዊ color አድርጎ እሺ
ቲቪው አልከፈተልንም።
እሺ ይስተካከላል።
እሺ